ሄሎ ሰላም ጤና ይስጥልኝ።
አብሮጠለች ሰላም ሰላም ነው።
ሄሎ ሌላ ሌላ አይሰማም።
ወይ የሰማሁህ ነው
ፒኬ እምቢ ብሎኝ ነው።
ናልከኝ ፒኬ ፒዩኬ
ስልኬ ፒዩኬ ፒዩኬ ፒዩኬ አዎ
የቤት ቤት ፓስወርድ ጠፍቶብህ ነው?
እ እ የቤት ቤት password ጠፍቶብህ አዎ አዎ እኮ forget password በለው። ከስር forget password የምትላለች እ እሱን ስትነካው SMS code ይልክልሃል።
እ እሺ